ሰላም ነው። አብሮ ይስጥልን።
ሄሎ ብር ወዬ አቤት።
ጤና ይስጥልን። ሰላም ነው። ብሩ ድሮ አድርጌ ነበር እሺ አልገባም።
መች ነበር ዊዝድሮ ያረካው?
ትላንትና ማታ እሺ በሳንቲም ፔይ ነበር።
አሃ፣ እሺ ሳንቲም ፔዮች ትንሽ ሲስተም ፌል አልቆባቸው እያስተካከሉ ነው። እሺ ትንሽ ታገሰን ይገባል።
ሁለት ቀን ሆነ እኮ። እስቲ አ አስ- ቴሌግራም ላይ አውርተህ ነበር አይደለ?
አዎ፣ ቴሌግራም አ እሺ አ- አሳውቀናቸዋል ማለት የሆነ ማኑዋሊ ስለሆነ እየከፈሉ ያሉት ለዛ እ።
ነው። እሺ ይገባል። ትንሽ ጠብቀውና ካልገባ ደውልልን ድጋሚ አሁኑ ነው እናሳውቃቸዋለን።
ልጠብቅ በኋላ እሺ ትንሽ ጠብቀውና መልሰ ደውልልን ካልገባ።
እሺ፣ እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ፣ እሺ።